ጤና ይስጥልኝ። አሪፍ ጊዜ ነው የምደውልልዎት። ደንበኛችን ትናንትና ደውለውልን ነበር። የሚፈልጉትን አገልግሎት አግኝቷል?
account የተዘግቶ ነበር። የስፖርት ነው።
የሁሉ ስፖርት account ኦ?
አዎ ተዘግቷል።
እሺ፣ እንደዛ ከሆነ ወደ ሁሉ ስፖርት ነው የሚያመለክቱት። ወደ እነሱ ደውለዋል?
የእነሱ ስራ አይደለም እንዴ? ትናንትና የደወሉት
ለዚህ ጉዳይ ነበር የደወሉት?
አዎ ለዛ ነበር ጉዳይ አይደለም።
እንደዛ ከሆነ ወደ ሁሉ ስፖርት ነው የሚያመለክቱት። ይሄ ጉዳይ የሚመለከታቸው ሁሉ ስፖርቶች ናቸው።
የወልድ ስፖርት አይደለም ይሄ
አሪፍ ፔ ነው ይሄኛው ስልክ ዘጠና ሶስት ዘጠና አምስት አሪፍ ፔ ነው።
እሺ እነ- እሺ መልካም ቀን ይሁንልዎት።